ሴቶች ስራ ተቀምጠን በአንድ ላይ ያወራናችሁ እንዴት ይረሳል ያ ሁሉም ነገር ያኔ ያልሻችሁ አንቺ ትረሽ እንደው እንጂ እኔ መቼ ረሳዋለሁ ድሮ የተማከርነውን ዛሬ አስታውሰዋለሁ ላለፈው አልቆጣሽም ሳንበይ እግድለሽም ተመስገን ብለን እንኖር በደስታ በሳቅ ጨዋታ በፍቅር መድረክ አሳየ ፈገግታ ይቅር ቁርብታ አንቺ ትረሽ እንደው እንጂ እኔ መቼ ረሳዋለሁ ድሮ የተማከርነውን ዛሬ አስታውሰዋለሁ ላለፈው አልቆጣሽም ሳቅበይ ተግደለሽም
አባቷም ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ውብ ልጅ መታለች ታሻማናለች አባቷም ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ውብ ልጅ መታለች ታሻማናለች ከእናት ከአባቷ ቤት ኦ በድብቅ ያደገች የፈጣሪን ጸጋ ኦ ከአምላክ የታደለች እያጫትና መጣች ኦ በቃለች ብብሩ ኃይልን ከተሸበረ ኦ ምን ይሆን ነገሩ